ሄሎ ሄሎ ሰላም ነው
ሰላም ነው አለን ብላኝሽ እንትን ነበረ አዎ ወጪ ለማድረግ እምቢ ብሎኝ account ኡ
ልጆች ይሆናል እንጂ system ኡ እየሰራ ነው አባት እ እ hello hello
እየሰራ ነው።
ይሆናል እንጂ system ኡ እየሰራ ነው
አረ አሁን ቴሌብር ራሱ አማራጭ የለም። አሁን withdraw ው ስለው
እሺ የቴሌብር አማራጭ ራሱ የለም። እ ሌላ ደግሞ account upgrade እንዲደረግልኝ ፈልጌ ነበር። በዚህ ስልክ ነው የተከፈተና account አንተ ነህ እሺ እንትን የምትለው forget password ብለህ መቀየር የምትችለው እሺ ወንድሜ ምን እ አፕግሬድ እንዲደረግልኝ ወጪ ብዙ እንዲፈቀድልኝ ቴሌግራም ላይ እሺ ቴሌግራም ላይ እንትን ላክልን
upgrade ይደረግልኝ ብዬ አዎ አዎ
okay። በቃ የእንትኑ ግን ቴሌብር አማራጭ አለ ወይስ ለጊዜው እንትን stuck አድርጓል?
deposit deposit ትንሽ እያስቸገረ ነው አይ deposit ሳይሆን እ እንትን withdraw ው እሱ እየሰራ ነው ወንድሜ maybe connection ይሆናል እንጂ እየሰራ ነው እሺ
ቴሌብር የለም ጭራሽ። እንደ አማራጭ እኮ ነው የማይመጣ። ሌሎች እንደ ንግድ ባንክ፣ አንበሳ ባንክ፣ አዋሽ ምናምን ይመጣሉ።
በቃ ቴሌብር ግን አማራጭ ላይ የለም።
እሺ check እናደርገዋለን እሺ አድርጊውና ቴሌግራም ላይ ጽፌላት ነበረ ይሰራል አለችኝ። እኔ ግን ደግሜ ስሞክረው እስካሁን ምንም የለም
እሺ
እና check አድርግልኝና በ- በዚህ ስልክ ነው እንትን አድርግልኝ።
እሺ ከዛ በቀን እንዴት ነው አስር አስር እያደረኩ እንትን ማድረግ እችላለሁ? አ?
አዎ አዎ እሺ በቃ እሺ።